Hello
Hello Hello ይሰማል?
አዎ ተቋረጠ። መልሼ እየደወልኩ ነበር Okay
እና ይመለሳል የተባልኩት መች ነበር መሰለ? ሮብለታ ነው ወደ ቴሌብር እሺ እንመልሳለን የተባለው። አሁን ውጭ ስጠይቅ አንድ ሺ ሁለት መቶ እየተባለ ነው። እኔ አንድ ሺ ብር order ያደረግነው እናንተ ጋዜት ማለት ነው።
Okay ጊዜው በቆየ ቁጥር ምንም ብሩም value ን እያጣብኝ ነው የሚሄደው።
Okay በጣም ይቅርታ። አሁኑ በቃ ከ wallet ዎት ላይ እናወጣና ወደ ቴሌብር እባክህ ላስቸግርህ።
ለፋይናንስ አሳውቅሎታለሁ። እሺ፣ እሺ thank you መልካም እሺ